ደረቀኔ ከፈላ ጨማኒ ባባ ጤና ይስጥልን።
አፋን ኦሮሞ ረት መሪ አሽራ አሎ ይቅርታ አባት አማርኛ
አማርኛ ነው።
አ
እኔ አማርኛ አልችልማ። ምን ምን ምን ላድርግ?
ምን አይነት መኪና ፈልገው ነው?
ቆይ ቆይ አሎ ጥሩ
አቤት አባት
አማርኛ አልችልም ይላል። መኪና ለመግዛት ፈልጎ ነው።
እሺ ምን አይነት መኪና ነው የፈለጉት? ልንገሩት፣ እርስዎ ይነግሯቸዋል።
ቆይ እየጠየቅኩት ልንገርሽ። ሱዙኪ
ሱዙኪ ኤቭሪ አለን ሁለት ሺህ አስራ ሁለት ሁለት ሺህ አስራ ሁለት አለን።
ዋጋው ስንት ነው?
አንድ ሚሊዮን ስድስት መቶ ሺህ ብር
miliyoona tokkoof kuma dhibba ሰገሊ
ግማሽ ነው የሚከፍለው።
ግማሽ ክፍያ ነው ወይስ ምን ያህል percent ነው በባንክ የምታመቻችሁልን?
ባንክ አም- ባንክ ስድስት መቶ ሺውን እናመቻቻለን። አንድ ሚሊዮን cash ይከፍላሉ።
miliyoona tokko cash kaffaltanii kuma dhibba jaha
ባንክ ባንኪ ሲኒ ቀበይ ሲና አየ እናመሰግናለን እያሉ ነው። እሺ
ይመሌ